Ah. ከቲፑ ጋር ነው የላኩላት።
ሀሎ ሀሎ
ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ነው የምንደውልሎት።
እና ምንድን ነው?
Hope Lounge ነው የቤቶት ስም።
አ አቤት ሀሎ
ከቢጃ ኢትዮጵያ ነው የምንደውልሎት ደንበኛችን።
ገባኝ። እሺ ምን ልታዘዝ?